ሄሎ
አቤት ሄሎ
አቤት ሰላም ጤና ይስጥልን። ቴሌቪዥን
አብሮ ይስጥልን አለን። ምን ልርዳዎት?
እ
ምን ልርዳዎት?
አይ message ኡ ሲገባልኝ ጥያቄው አልተላከልኝም።
እ ጥያቄው በስልክዎት ላይ ነው? ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ መጀመሪያ።
ኮከብ ዘጠኝ ሰማንያ አምስት መሰላል ብለው ይደውሉ።
እንደዛ ነው።
አንድ ቁጥር ላይ ለ- ለመመዝገብ፣ ሶስት ቁጥር ላይ ለመ- ለመጫወት፣
እሺ እሺ ሰባት ቁጥር አይምረጡ የሚል አለ። ሶስት ቁጥርን ሲጫኑ ጥያቄና መልስ እድሎትን ይሞክሩ የሚል አለ። መርጠው መጫወት።
እሺ እሺ አመሰግንሻለሁ።
እሺ፣ ምንም አይደለም።
ደህና ይሁኑ።
እሺ